አቤት
ጤና ይስጥልኝ።
አብሮ ይስጥልኝ።
ዶንኪ ቱብ ነው?
አዎ ዶንኪ ቱብ ነው። ምን ልርዳዎት?
አንድ የደውዬልሽ ነበረ ተመዝግቤ ነበረ።
በምን ጉዳይ ነበር የተመዘገቡት?
እንደው ብታግዙኝ ማስተርስ እየተማርኩ research መስሪያ ትቼ ምናምን ብዬሽ መዝግበሽ ነበር።
በእርዳታ ነው። ተመዝግቦ ከሆነ ወረፋዎች ሲደርስ እንደውልሎታለን። ብዙ ወረፋ ስላለ ነው። ወረፋዎች ሲደርስ እኛ እንደውልሎታለን። አሁን ላይ መመዝገብ አቁመናል።
አይ እኔ ተመዝግቤያለሁ ከአንድ ወር በፊት።
እሺ፣ ስለዚህ ወረፋዎች ሲደርስ እኛ እንደውልሎታለን።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን።
እሺ፣ ቻው፣ ሰላም